ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳዎ?
እባክህ እንትን ነበረኝ በ pending ላይ ገብቼ እስካሁን ከትናንት ወዳ ወዳ ነበረኝ።
በዚህ ስልክ ቁጥር ነው አዎ
ሄሎ ሄሎ ስንት ብር ነበረ?
ሁለት ሺህ ሁለት መቶ ሀምሳ
እሺ አንዴ መስመር ላይ ጠብቁኝ እሺ እሺ አለ እንዴ ሄሎ ሄሎ failed ሆኖ ወደ አካውንቱ ተመልሷል አሁን check ያድርጉት እሺ እሺ እሺ በጣም አመሰግናለሁ።
እሺ መልካም ቀን እሺ